ሄሎ
ሄሎ ሄሎ ሄሎ።
ሄሎ፣ አቤት ሰላም ነው?
አቤት ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
አለሁኝ።
እ፣ እንትን ሲሳይ ይባላል ከጫጭት ማርቢያ ከምስጫ ነው።
ሲሳይ ማን?
ሲ- ሲ- ሲሳይ ሁሉ ሲሳይ ሁሉ
እሺ
እንትን እ፣ ባለፈ ሰባት መቶ አስራ ስድስት ካሳ ተይዘው ነበረ እህ የጫጭት ካ- ካሳ ካሳ እህ
አሁን የመጣ ደግሞ መጀመርታ በወረቀት ላይ ሰባት መቶ አስራ ስድስት ተጽፎ ነበረና እህ
ከዛ ተሰርዞ ስድስት መቶ ዘጠና ሀያ ስድስት የት ነው? ማን ነው የሰረዘው? ማን ነው እ፣ ለምን እንደዚህ ተደርገዋል? በቃ እኔ እንጃ።
እህ
እና ከዛ ደግሞ በ- ባለፈ ሰ- አምስት ኩንታል እህል እህ የጫጩት ምግብ ማለት ነው እህ ያስጎበጥ እስካሁን አልገባም። ለምን ማን ለምን
እህ እ፣ እና የጫጩት ዋጋ ደግሞ በጣም በጣም በጣም ብሩን የ- የ- እንትን በጣም ውድ የሆነ ነው። ከባድ ዋጋ ማለት ነው።
የጫጩቶቹ ዋጋ ነው።
ዋጋ አው የጨመረ የጨመረ የጨመረ ነው። አሁን እ፣ እዚህ የሚሸጠው በጣም ትንሽ ነው። እሱ ደግሞ በጣም የጨመረ ይሄዳል።
እህ ለምን እንደዛ እንደዛ ከሆነ በቃ ማስራት እና- እናቁማለን ማለት ነው።
እሺ ቅሬታ ለሚመለከተው አካል አሳልፋለሁ። አመሰግናለሁ። ቅሬታን ይዣለሁ። ለሚመለከተው አካል አሳልፋለሁ። መልካም ጊዜ።
እሺ እሺ